ሄሎ ጤና ይስጥልኝ። ሄሎ ሄሎ
እንዴት ነው? ሄሎ ሄሎ
እንዴት ነው?
እግዚአብሔር ይመስገን
ሰላም ነሽ?
አለን እግዚአብሔር ይመስገን።
ኦሮሞ የለም?
ኦሮሞ እም።
ኦሮሞ የለም። አዎ
አማርኛ
አዎ